ጤና ይስጥልን ቤስትሪት ረዴት ነው የምንረዳው።
አብረ ይስጥልን ሰላም ነው። ውጤት ፈልጌ ነበር።
እሺ
መቶ ሀያ
መቶ ሀያ
አስራ ዘጠኝ አስራ ዘጠኝ ሰባት አስራ ሁለት ሰባት አስራ ሁለት ሁለት ጨዋታ ወድቋል።
አረ እውነት እሺ